አልቋል ብዬ የመለስኳችሁ ይቺ መበየጃ ማሽን ማለት ነው። በብዛት ስለገባ ከዚህ በኋላ መጥታችሁ መገበየት እንችላለን ማለት ነው። አይታችሁት ላልነበራችሁ በማሳን በመጠቀም ብቻ እዚች ጋር ተሰክታ እቺን በመሰካት ብቻ ኤሌክትሮድ እዚህ ጋር ሰክታችሁ መጠቀም የምትችሉት አይነት መበየጃ ማሽን ነው። ለብረትም ለአልሙኒየምም መበየድ የሚችል ነው። እዚች ጋር ፍጥነቷ እስከ 465 አምፒር ድረስ መሄድ ትችላለች። gauge ዧ ላይ ታሳያለች። የራሷ cooling system ያላት ማሽን ናት። ይቺን እቃ በተመጣጣኝ ዋጋ እኛ ጋር ያገኙታል። ስልካችን 0936112872 ነው። ይህን account follow ካላደረጉ አዳዲስ እቃ ስንለቅ እንዲደርሶት follow በማድረግ ቤተሰብ ይሁኑ። አመሰግናለሁ።